ሰላም ጤና ይስጥልኝ Best Bet
ሰላም ነው ነው
የብር መስጫ ምን ነበር
ከ CBE ብር ማለት ነው deposit ስናደርግ
ዲፖዚት ምናሽ deposit አይደል ያደረግከው አዎ deposit ስናደርግ ከ CBE ብር ላይ ብሩን ቆርጧል። game ኡ ላይ ግን አላስገቡም።
አዎ ያንተ ብቻ አይደለም የሁሉም ነው እና deposit message ኡን ቴሌግራም ላይ ላክልን እያሳወቅን ነው ለቻፓዎች
ለቻፓዎች ነው በ SantimPay ለእኛ ነው የምልክልን okay፣ ለእናንተ ለእኛ ነው የምልክልን የእኛ የቴሌግራም ቁጥራችን ላይ
ኦኬ፣ ዲፖዚት ሜሴጁን እና የ Best Bet ቁጥርን አንድ ላይ ላክልን እኛ እናሳውቃለን እሺ
okay።